okay እንትን አሁን ልክ ላክላቸው ብለሽ ነበር፣ ልኬላቸዋለሁ። እንትኑ እሺ አሁን የደወልክልኝ ነው? message አይ፣ ላክልኝ አልኩህ። እሺ እ message ኦቹን እ፣ ከቴሌ ብር እና እ፣ ከዛ record ደግሞ እኔ screenshot ያለኩትም ልኬላቸዋለሁ።
እሺ ማን በሚል ስም ላክልን?
ቤት ቤት የሚለው እንትን አይ ላይ ያንተ ስም ማን ነው? ቴሌግራም ላይ
የኔ TR seven ነው ማምነኝ ነው። አስር ቤት ነው።
እም፣ እሺ፣ ብዙ እንደዛ አይነት ስላለ ከ- እዛ ቴሌግራም ላይ እያወራህ የነበረ ሰው ነበር ዛሬ?
አዎ ማታ ማታውኑ እንትና አዎ ብሩክ ነው ማና ወርሶኛ እሺ ብሩክ አዎ።
አሁን ነው የላከው? ላይክ ስንት ደቂቃ ይሆነዋል?
አሁን ያው ከሰላሳ አንድ ደቂቃ ላይ ላክልሽ አሁን አዎ እስቲ ወይ hi በለኝ፣ አላገኘሁትም።
እሺ ያው አሁን ቤት ቤት የሚለው ነገር አለ ስንግል መሰለኝ ስልኩ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አዎ እሱ የኛ ልክ ነው። ያንተን ስም ነው ማግኘት ያልቻልኩት። እሺ ይሄ ኪሎ ተ- ደርሷል።
ተሳሪ ማክሱም የሚለውን የዲፖዚት ሜሴጅ ነው የላክልህ? እሺ በቃ እሺ፣ አይቼዋለሁ። በቃ እነግራታለሁ፣ ታወራሃለች። እሺ